hello, hello, hello, አቤት
hello.
አቤት፣ ሰላም ጤና ይስጥ።
ምንድን ነው የጻፍኩት? ከስም ውስጥ ምን አሉኝ?
ከስም ውስጥ ምን የጻፈች ነው?
ድምፆት አይሰማም።
ምን
ምን አሉኝ?
ምን ጻፍሽ?
ትኬት
ምን ይጠቅማለች? ከትኬት ካገኘው በኋላ እ፣ በትኬቱ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሲጫወቱ ሽልማት ያገኛሉ።
ስንት ስንት
ኮከብ ዘጠኝ ሰማንያ አምስት ከዛ ሶስት ቁጥር ላይ ሶስት ቁጥር እሺ፣ በቃ እን- እንደገና ይደወላለኛልን ወይም የኔ ከኔ ጋራ ተናገር ይ-
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥርን ይጫኑና ጥያቄና መልስ አለ፣ የእድል ጨዋታ አለ፣ መጫወት ይችላሉ። እሺ መልካም። እሺ ደህና ሁን፣ በቃ ደህና ሁን።
እሺ፣ እርሶም ደህና ይሆኑ። እሺ